ሄሎ Hello፣ እንዴት ዋልክ?
ገና እግዚአብሔር ይመስገን።
እ፣ መደውለው ከዊ ፕላስ ሶሉሽን ድርጅት ነው። ዊ ፕላስ አንድ app develop አድርጓል እና እዛ ላይ እ፣ እናንተን በነፃ ተ- ነው ምዝገባው። ተመዝግባችሁ እ፣ store ኣችሁን እንድታስተዋውቁና እንድትገበያዩበት ማለት ነው። delivery ም ከእናንተ ሰው ከፈለገ እኛ እናደርጋለን አለን delivery።
እናንተ አ ዊ ፕላስ የሚባል አለ
ሙሉ ዝርዝሩ ብትነግሩ።
እ
አይ ድርጅታችሁን ለማወቅ ሙሉ ዝርዝሩን ብትነግሪኝ።
እሺ ዊፕላስ application ነው እና develop አድርጓል። እዛ ውስጥ የተለያየ እንደ ማሳጅ ቤቶች፣ psychiatric፣ psychology therapy፣ restaurant ኦች እ፣ የተለያዩ ብቻ service የሚሰጡ አሉ አይደል? እ፣ ቧንቧ አዎ።
ጠግኞች የተለያየ እንደዛ አሉት እና እ፣ አንዳንዶቹ እንደ ጸጉር ቤት እ፣ restaurant ኦች book ማድረግ ይቻላል። እንደናንተ አይነቱ ደግሞ store ያላችሁ እዛ ላይ ታስተዋውቃላችሁ። እ፣ location ም ሁሉም ነገር ስለሚኖረው ሰው መምጣት ይችላል። እ፣ የሚፈልገው እቃ ካለ ደግሞ ከእናንተ ማዘዝ ከፈለገ delivery ከፈለገ እናደርሳለን ማለት ነው።
እሺ ቆይ ቆይቼ ልደውልሽ።
እሺ